ይሄ እኮ ሙሉ shop ነው inactive የሚለው ተሳስቶ
ሄሎ ሄሎ አንዷለም አቤት ብሩኬ ለምሳ ወጥቶ ነው ከአንድ ከአምስት ደቂቃ በኋላ መግቢያው ስለሆነ ሲመለስ ይደውልልሃል እሺ እኔ አናግረዋለሁ እያለኝ ነው
አረ እውነት
ማታ active ችግሩ አዎ ማለት አይ አዎ ችግሩን እኔ እና እሱ እንነጋገራለን እያለኝ ነው እሺ እሺ እሺ አንዷለም እሺ መልካም ቀን